ጤና ይስጥልኝ። ሁሉ ስፖርት ነው።
ወደ አሪፍ ሳንቲም እንትን ወጪ አድርጌ ነበር። እስካሁን ግን እንደ አልገባኝ። hello withdraw አድርገው ነው።
withdraw አድርጌ ግን አልመጣልኝም እስካሁን።
እሺ ከ transaction history ላይ ያልገባለትን screenshot አድርገው በቴሌግራም ይላኩልን።
ቴሌግራም ወደ ምን
በሰባ ስምንት ቤቱ አያውቁትም ወይስ ልንገሮት?
አላውቀውም ነበር ብትነግሪኝ አሪፍ ነበር።
ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት ሰላሳ ወደ ዜሮ ስድስት ቴሌግራም በሱ ይላኩልን።
እሺ፣ አመሰግናለሁ።
እሺ እሺ